አደረኩኝ እንትን አደረኩኝ።
አራት ኪሎ ሜትር ስትሪ ሞክር። ሄሎ
ሄሎ ጤና ይስጥልኝ።
ሄሎ፣ አቤት ጤና ይስጥልኝ።
ጤና ይስጥልን። እንትን ፈልጌ ነበረ ትኬት መቼ ነው? ለመቼ ነው ኬት ወዴት?
እ ለመቼ ነው ኬት ወዴት?
ከአዲስ አበባ ባህር ዳር ለመቼ?
ለሐሙስ
ለስንት ሰው ነው?
ለአንድ
መመለሻ ያስፈልጋል ወይስ መሄጃ ብቻ?
መሄጃ
የአሁኑ ሐሙስ እ የአሁኑ ሐሙስ ነው?
አዎ አሁን የአሁኑ ሐሙስ
ጠዋት ነው ከሰዓት የሚፈልጉት?
ከሰዓት
ከሰዓት ስድስት ተኩል ሰባት ሰዓት ስምንት ከአርባ